hello ሄሎ
አቤት ሰላም ሄሎ፣ ጤና ይስጥልህ።
ሰላም እግዚአብሔር ይመስገን።
ሊዲያ
አዎ ነኝ።
ውዳ ማይክል manufacturing ነበር የምደውልልሽ።
okay እ፣ ስልክሽን ከሚሊኒየም አዳራሽ ወስደን ነበረ እና እ፣ ነገ ወይም ዛሬ ትችያለሽ፣ ዘጠኝ ሰዓት ላይ ከቻልሽ ፈተና አለሽ በ junior accountant። ካልቻልሽ ደግሞ ነገ ጠዋት ሁለት ሰዓት ላይ
ሁለት ሰዓት አዎ፣ እስከ አራት ሰዓት ማለት ነው።
okay
ትችያለሽ ዛሬ?
የት ነው? አይ ዛሬ እንኳን አልችልም።
እሺ ነገ እ፣ ለቡ
ለቡ አዎ፣ ለቡ መብራት ኃይል አርሴማ ፊት ለፊት
አርሴማ ፊት ለፊት አዎ፣ ትመጫለሽ? አዎ
አዎ ትንሽ ሰዓቱን መጥፋት አልችልማ። ሁለት ሰዓት አናት ላይ ነው።
አዎ እ፣ ከአራት ሰዓት በኋላ ደግሞ ሌሎች ተፈታኞች ስለሚኖሩ
እሺ ሽፍቱን መቀየር አልችልም ወይ ከአራት ሰዓት ከአራት ሰዓት እሺ፣ በኋላ ከአራት ሰዓት እስከ አምስት ሰዓት በ-
አዎ፣ ትመጫለሽ?
እሺ እሺ፣ መልካም ቀን።
አመሰግናለሁ።